ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ቤት ይጸዳ እንደምን
እንትን ነበር እናት አድሬስ ተሳስተው ማፑ ላይ ያለ ጀሞሌት መርጬ ሰፈሬ ጀሞሌትና ከላም በኋላ ኮል ብሎ ወጣ። ኢዲት ስናደርግ ነሽ ደረጃ ላይ ያደረግሽ?
እ? ዛሬ አዎ
ስልክ
አስራ አንድ ድንች ነው ድንች ዜሮ ዘጠኝ አስራ አንድ አዎ ሶስት ኪሎ አይደለ?
አዎ
እሺ አንዴ ጠብለኝ check ላድርገው። ጃሞ ሁለት condominium ነው condominium አዎ
እኮ ይሄ አሁን የሳተ ነው location ኑ።
ያው፣ አይ ጀሞሌት condominium ትክክል ነው፣ ግን ኮልፌ ይላል። ሌሎቹ ገብቶ create አድርጌ ሲገቡ ኮልፌ ይላል እያሉ የሌላ ወይ በስም ተመሳሳይ የሌላ group ላይ join ብለው ይሆናል። ለምን link ኡ አያደርጋቸውም ቴሌግራም ላይ
okay እንጂ እዛ ኮልፌ- እዛ ግን ጀሞሌት ነው።
ጀሞ ያሳየው እሺ፣ ልክ ነው። አዎ ጀሞ ሁለት ኮንዶሚኒየም ያሳየው።
እሺ፣ እሺ፣ እሺ፣ እሺ።
ቀንሽ አመሰግናለሁ።